ሄሎ ጤና ይስጥልኝ ጠብታ አምቡላንስ የአምቡላንስ አገልግሎት ሄሎ እንትን
ሄሎ
ልጄ ታሞ ነበር።
ሄሎ
ሄሎ
ጠብታ አምቡላንስ የአምቡላንስ አገልግሎት ነው የደወሉት። እባክዎ ምን ልርዳዎ?
ልጄ ታሞ ነበር።
ልጆት ታሞ ነው?
አዎ እርሱ ስንት አመቱ ነው?
እ ስንት አመቱ ነው እርሱ?
እኔ
ይኸውልህ የኔ ወንድም እየደወልክ ያለኸው የአምቡላንስ አገልግሎት emergency ተገልጋዮች የሚደውሉበት ስልክ ላይ ነው እና መስመሩን እባክህን ብትለቅልን። ይህ የመቀለጃ ስልክ አይደለም። ይቅርታ እናትሽ ትበላሽ